ሀሎ hello ሰላም ጤና ይስጥልኝ አቶ አስፋ አብሮ ይስጠን።
አለን የ summer camp ፕሮግራም ለልጆች የሚል ፌስቡክ ላይ አይተው ተመዝግበው ነበር ለበለጠ መረጃ
የምን ነበረ?
የ summer camp ፕሮግራም ለልጆች ትምህርታዊ የ summer camp programming robotics
እሺ የት አካባቢ ነው location ኡ?
ሰሚት አለን ብስራተ ገብርኤል ጀርመን እና ቦሌ ላይ አለን ጀርመን አደባባይ ጀርመን አደባባይ ጋር ምኑ ጋር ነው ያለው?
ጀርመን አደባባይ እ ጀርመን አደባባይ ወደ ሜክሲኮ ፊቱ ወደ መብራት ኃይል ነው። እኛ ሰፈራችን ለቡ አካባቢ ስለሆነ okay I think የሚቀርበው እሱ ነው መሰለኝና ጀ- ምኑ ጋር ነው ጀርመን?
የኔታን አካዳሚ ያውቁታል? የኔታ አካዳሚ ውስጥ ነው ትምህርቱ የሚሰጠው።
okay እዛ እዛ አካ- አሁን ትራ- እ ለመመዝገብ ግን ወይ ኦንላይን ነው ወይም ደግሞ አዶት ሴንተር ላይ ሄደው ናን- ነው የሚመዘገቡት።
እስኪ በቃ ኦንላይን ያለውን እናየውና እንትኖቹ አሉ ሜኑ አለ አይደለ? ምን ምን እንዳለ እ ልላክሎ በቴሌግራም እስቲ ያው ጥሩ። እሺ እሺ፣ እንደዛ ልክሎታለሁ። እናመሰግናለን። መልካም እሺ እሺ thank you እሺ ቻው። ና